መቆመን ትምህርት ነኝ ከመቆመን ለታውስ
እና ትሪ ማሳመሪ ምናምን እንትና ሬዲ እምቢ ብሏል።
ሬዲዮ እምቢ ብሏል።
አዎ አሁን በዚህ ሰዓት አልሰራኝ ይላል።
እ- በ- በሰላሳ ደቂቃ አልጠቀሙ ዛሬ
አይጠቅምም ገና ነው። ምንም አይደለም። አይሰማም።
ድምፁ አይሰማም ነው።
አዎ አሁን እኔ በዚህ እንሰማለሁ ብለህ ምንም አልሰማንም። መጀመሪያው
ስለሆነ ማከራን ይቀጣል።
እ? ሄሎ ሄሎ፣ ወይ ወይ፣ ሄሎ ሄሎ ሄሎ፣ አቤት አይሰማም። ደንበኛሽ ኔትወርክ ምናምን አቆራረጠ ይመስል
የሲስተም ችግር ስለሚሆን እናስተካክላለን። ይቅርታ።
እሺ እሺ
እሺ፣ እሺ። ስለደውሉ እናመሰግናለን። መልካም ቀን።
እሺ